ጠፋም ቢመጣ መከራ ቢመጣ መከራ ሕይወት ካንቺ አይበልጥም ኑሪልኝ አደራ ኑሪልኝ አደራ ብደሰት ብከፋም ቢመጣ መከራ ሕይወት ካንቺ አይበልጥም ኑሪልኝ አደራ ኑሪልኝ አደራ ብደሰት ብከፋም ቢመጣ መከራ ሕይወት ካንቺ አይበልጥም ኑሪልኝ አደራ ኑሪልኝ አደራ እንዳትሰበሪ የምንከባከብሽ አንቺው ነሽ ሕይወቴ ሁሉን የማይብሽ ወጥቼ ወርጄ መኖር የምመኘው በሌላ እንዳይመስልሽ ሕይወቴ ባንቺው ነው ብደሰት ብከፋም ቢመጣ መከራ ሕይወት ካንቺ አይበልጥም ኑሪልኝ አደራ ኑሪልኝ አደራ ብደሰት ብከፋም ቢመጣ መከራ ሕይወት ካንቺ አይበልጥም ኑሪልኝ አደራ ኑሪልኝ አደራ አንድም ቀን ሳይከፋኝ በሳቅ በደስታ ተደስቼ የምኖር በፍቅር በፈገግታ በሌላ እንዳይመስልሽ ቃሌን አልለውጥም። ምንም ነገር ቢሆን ሕይወት ካንቺ አይበልጥም። ብደሰት ብከፋም ቢመጣ መከራ ሕይወት ካንቺ አይበልጥም። ኑሪልኝ አደራ ኑሪልኝ አደራ ብደሰት ብከፋም ቢመጣ መከራ ሕይወት ካንቺ አይበልጥም። ኑሪልኝ አደራ ኑሪልኝ አደራ ብዙ ታሪክ መስራት ማየት የሚቻለው ያላንዳች መታወቅ ሕይወት ስትኖር ነው። ስለዚህ ሕይወቴ ኑሪልኝ አብበሽ ከደስታ በስተቀር እንከን ሳያ ብደሰት ብከፋም ቢመጣም መከራ ሕይወት ካንቺ አይበልጥም። ኑሪልኝ አደራ ኑሪልኝ አደራ ብደሰት ብከፋም ቢመጣም